ጤና ይስጥልኝ ቻኮል።
ሰላም ነው።
እግዚአብሔር ይመስገን።
እ እንትን ነበረ deposit ለማስገባት ወደ ሁሉ ስፖርት ፈልገን እሺ ከዛ ከቴሌ ብር እ ላስገባ ስል locked ያደርግብኛል። ቴሌ ብር password አይጠይቀኝም። deposit ለማድረግ lock ያደርግብኛል በየጊዜው
okay፣ እነሱ ጋር ቴሌ ቋቸው። እሺ ይሄ ቻፓ ነው።
እም፣ አዎ ቴሌ እሱንማ ጠይቋት እነሱ ጋር ምናልባት የእነሱ ሲስተም ችግር ካለው ብላይ ነው እንጂ አይ፣ የኛ ቴሌ ሲስተም ብር ችግር ጋማ የለውም።
ደውያለሁ።
የኛ የሲስተም ችግር ኦኬ፣ አይ የለም። ሜቢ ትራንስፈር ሲ ይኸውልሽ እ፣ ይኸውልሽ ቴዋ ትራንስፈር ሲደረግ ግዴታ ፓስዋርድ መጠየቅ አለበት አይደለ?
አዎ።
አክቹዋሊ ወደ እና ትራንስፈር ሳደርግ ፓስዋርድ አይጠይቀኝም። ምናልባት የእነሱ ሲስተም ከሆነ ማለት ነው። እሱ አሉ ካርጉ ነበር አሉ አድርጋለች።
አዎ። አይ ችግር የለም። ምንም ችግር የለም። ሁሉም እየተጠቀሙ ነው አሁን።
መራዋሽ እሺ
ቻውሽ